ሄሎ ጤና ይስጥልኝ ኪንግስቶን
ሰላም ነው።
ሰላም አለን።
ክሊንግስቶን ነው።
አዎ ፊሊንግስቶን ነው።
ምንድን ነው አክሲዮን እየሸጣችሁ ነው?
አዎ አክሲዮን ሐምሌ አንድ ነው ሽያጭ የምንጀምረው። አሁን ስምና ቁጥር እየመዘገብን ነው።
የድርጅት አክሲዮን ነው እንጂ ቤቱ አይደለም።
ምን አሉኝ?
አይ የድርጅት ነው ወይንስ ለቤቱ ነው? አክሲዮን ምንድን ነው? አላው አልገባኝም።
ያው አክሲዮን ማለት ከድርጅቱም ተካፋይ ትርፋማ ሲሆን የሚካፈሉት ነው። ያው ወደ ቤትም መቀየር ይችላሉ። አፓርትመንት ብዙ ቤቶች ስላሉን አዎ፣ ያው እንትኑ ከፍ ሲልም ወደዛ መቀየር ይችላሉ። ወደ ቤቱ አሀ፣ እንደዛ ማድረግ ይቻላል።
እንደዛም ይቻላል። አዎ
okay፣ በቃ እሱን ለማወቅ ነው።
እሺ። እና ልደውልልዎት ሐምሌ አንድ ላይ።
አይ እደውላለሁ እኔ እራሱ እሺ። ማን ልበል ስምዎትን?
መሰለ
እሺ። ምን ላይ ነበር ማስታወቂያችን የሰሙት የደወሉልዎት?
ሬዲዮ ላይ ነው ሬዲዮ እሺ፣ እሺ። እናመሰግናለን።